ስፖርት ነው ባፋው የሚወደው
ሁሉ ስፖርት አካውንት የታቀልሽ ለምን እንደሆነ አላውቅም። ብሎክ አድርጎብኛል ማለት ብር ምናምን ትክክለኛ ያሳይም ስፖርት ምናምን የሆነ ነገር ይለኛል።
ስክሪንሻት ያድርጉና በቴሌግራም ይላኩልን ይለውትን ስክሪንሾት አድርጌ ፊት ለፊቱ ነው ስክሪንሾት የማደርገው ጽሁፍ ያመጣላል ዊ አር ሃቪንግ አን ኢሹ ብሎ
ስልክ ቁጥር ምናምን ያለበትን
ወይ ዋሌቶትን ብሎክ ያደረገውን ዋሌቶትን ወይ ደግሞ የሚያመጣልኝ ጽሁፍ አለ ያሉት ሀገራት ሁለቱ አንድ ይላኩልን ስክሪንሾት አድርጌ እሺ፣ እሺ።
አዎ፣ እሺ